ሄሎ ሄሎ ሲስተር
ጤና ይስጥልኝ ቤት
ያው አቤት አቤት
አሁን አሁን ተነጋግረን ነበር
እሺ
አለኝ አሁን ፎ- በቴሌግራም ላይ በተ- ልላክልሽ ዊድሮል ያደረኩ ምኑን
በት ከዊድሮል ብዬ እስከ አሁን ድረስ እስካሁን ሳልገዳልኝ ስንት ብር አስራ ሁለት ሺህ ብር አስራ ሁለት ሺህ ወለ withdraw አይደለም ያደረግከው ወንድሜ deposit ነው ያደረግከው ብቻ ፎቶ አንስቼ ወደ ቴሌግራም ልላክላችሁ
አይደለም ይኸውልህ በ voucher እኮ በ voucher ነው ልክ ነህ ግን withdraw ሳይሆን ያልከው deposit ነው ያልከው
withdrawal request ላይ ያ አለ አሁን እዚህ ጋር እኔ
በ voucher ከሆነ እኮ ያደረገው withdrawal request ላይ ሊሆን አይችልም።
ለምን ምክንያቱም በ- በ voucher ሌላ ነው፣ በ withdraw በ withdrawal request ደግሞ ሲሆን ሌላ ነው።
እኮ አሁን withdraw- በ voucher የ voucher withdrawal- የ voucher history withdrawal history ላይ ያመጣል። ማን ነው withdrawal request ላይ አያመጣም፣ አይመጣም አያመጣም አባቴ።
ኮድ ሰጥቶኝ ነበር። ኮዱ ግን አይገባልኝም።
አይደለም ይኸውልህ፣ ኮዱን ብትጠቀመው failed አድርጓል። ይኸውልህ አንተ አሁን ማለት እሺ።
ነው voucher ኡን ተመልሷል ማለት ነው?
ምናምን አሁን ይኸውልህ failed አድርጓል ማለት እስከነ ጭራሹ አላወጣብህም ማለት ነው። አሁን okay በ- ተመልሷል ማለት ነው።
አዎ ይኸውልህ deposit ሲሆን ከቴሌ ብር ወይም ከ CB አይደለም አዎ አንተ ያንን ስላልመረጥክለት የተሳሳተ ነገር ስለሆነ አንተ withdraw ለማለት ፈልገህ deposit ነው ያልከው። ከዛ ያንን ስለሌለው እ፣ ምንድን ነው ያደረገው failed ብሎ ነው ወደ account የመለሰልን። ስለዚህ መጀመሪያውኑም አላወጣብህም ነበር። እሺ እሺ እሺ
እሺ አባቴ